የእዝል ጉባኤ ቃና ዜማ ልክ የእዝል ጉባኤ ቃና የመጀመሪያ ቤት መደብ ተነሽ ተጣይ ከሁለት እስከ ሰባት አምስትን አይነካም። ሰያፍ ከሶስት እስከ ስምንት ስድስትን አይነካም። ወዳቂ ከአንድ እስከ ስድስት አራትን አይነካም። ተቀባዩ እንደ ግዕዝ ጉባኤ ቃና ነው። በረጅም ሲሆን የመካከሉ ሀረግ ተነሽ ተጣይ ሰያፍ አራትም አምስትም ነው። ወዳቂ ሶስትም አራትም አምስትም ይሆናል። የቤት መምቻው እንደ ግዕዝ ጉባኤ ቃና ነው። የሁለተኛው ቤት ረጅም ሲሆን ሀረጉ ወዳቂ ብቻ ሶስት ሶስት ይሆናል። የእዝል ጉባኤ ቃና ምሳሌ ዮም ዕለተ ብዙኅ ትፍስሕት እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት አዲ አቤል ግዕዝ ቀዳሚሁ ለሞተ ስጋ ፊደል ወፍጻሜሁ ሳብዕ ሞተ ኤልያስ ድንግል